አስልም ቤት ቤት ዲቦራ ነኝ። እባክዎ የምንረዳው ሰላም ነው?
አለን እግዚአብሔር ይመስገን።
ዳዊት አሶሳ።
እሺ ዳዊት እንዴት ነህ?
ሰና አለን አለን። እሺ ካይሮ ላይ ቅዱስ አኬሎ የሚለውን እም፣ እ፣ ካይሮ
ካይረን ካይረን ላይ እሺ እሺ ቅዱስ አኬሎ የሚለው ሾፕ የለም መቶ እሺ ስምንት እሺ ካሸሯን ሎክ አድርጎብኛል።
ካሸሯን አዎ።
መቶ ስምንት ውቤ ነው አምራዊ
ቅዱስ አኬሎ ቅዱስ አኪሎ መቶ ስምንት አዎ።
እሺ ትንሽ ጠብቀኝ። እሺ ከፍትልሃለሁ። ሄሎ ወይ እየሰማ እሺ ዳዊት ከፍተዋለሁ። ማነው ካረጋለሁ ካሸሯን ነው ያልከኝ?
ካሸሯን ቅዱስ አኬሎ መቶ ስምንት ካሸሯን እሺ
እሺ እሺ በቃ እሺ